ሰላም ጤና ይስጥልኝ።
አብሮስላ
ማሚ ኤሌክትሮኒክስ አ ከዊፕላ ሶሉሽን ነበር የምደውለው።
እሺ ባለፈው application ኣችን ላይ ተመዝግባችሁ ነበር።
እሺ አሁን የተመዘገቡ account ኦችን active እያደረግን ስለሆነ አ system ላይ የሚሞሉ ጥያቄዎችን እየጠየቅን ነበር። ይቻላል?
እኮ ቆይ እንትን አላልንማ እም፣ download አላረኩትም application ኑ
አላረከውም application ኑ።
አ
ኦኬ፣ አረገው
ኦኬ፣ እሺ፣ እሺ እሺ እሺ። መልካም ቀን።